Hello?
hello ጤና ይስጥልን በሽቱ ቤት
ሙሉ ጨዋታ postpone ሆኖብኝ ነው። ምን ላድርግ እያልኩኝ እኮ ነው። ኦንላይን ላይ postponed ከሆነ አራት ሰዓት መጠበቅ አለብክ አራት ሰዓት እስከ ሀያ አራት ሰዓት ሀያ አራት ሰዓት አዎ
አ-
ትላንት ከነበረ ትላንት ሶስት ሰዓት ከነበር ዛሬ እስከ ሶስት ሰዓት መጠበቅ አለብክ ማለት ነው።
እሺ እሺ እናመሰግናለን።